ጤና ይስጥልን ቤት
ሰላም ጤና ይስጥልኝ።
አለን አለን።
ከ postponed የሆነ ጨዋታ ነበረኝ እና እሺ እሱን በ cashier code wait እንድትነግረኝ ይሆናል።
እሺ cashier code ንገረኝ።
አስራ ሶስት
አስራ ሶስት አስራ ሶስት ሀምሳ ሁለት እሺ
ሀምሳ አምስት ዘጠና
እሺ አስራ ሶስት
አስራ ሶስት ሀምሳ ሁለት እሺ ሀምሳ አምስት
እሺ ዘጠና
እሺ መቶ ብር ቦነስ ሰጥተዋል። እሺ እሺ እሺ አመሰግናለሁ።
ችግር የለውም።